እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብር ውዳሴ ታቀርባለች ዘውትር ነፍሴ ታቀርባለች ዘውትር ነፍሴ እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብር ውዳሴ ታቀርባለች ዘውትር ነፍሴ ታቀርባለች ዘውትር ነፍሴ ልቤ ተነሳሳ ተቀኘ ለክብርሽ በፍጹም ትሕትና ሊያመሰግንሽ ጽዮን መጠጊያ ነሽ የአብርሃም ድንኳን የታጠረች ተክል እመብርሃን እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብር ውዳሴ ታቀርባለች ዘውትር ነፍሴ ታቀርባለች ዘውትር ነፍሴ የለመለመች መስክ አምላክ የመረጣት የጽላቱ ኪዳን ታቦቱ ድንግል ናት። የሰማይ ምድር ንግሥት ናትና ክብር ይገባታል ዘውትር ጠዋት ማታ። እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብር ውዳሴ ታቀርባለች ዘውትር ነፍሴ ታቀርባለች ዘውትር ነፍሴ አደራሽን ማርያም የሁሉ እናት በምልጃሽ አስቢን ኋላ ስራቆት ያንን የእሳት ባህር አሻግሪን ድንግል ሆይ እንዳልወድቅ እንዳልሞት ከቶ እንዳላይ ስቃይ እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብር ውዳሴ ታቀርባለች ዘውትር ነፍሴ ታቀርባለች ዘውትር ነፍሴ